nine
ሄለን ወይ ፍቅር ወይ
okay አርባ ስምንት ሰማንያ አራት
አርባ ስምንት ሰማንያ አራት እሺ ምንድን ነው?
ኧረ አሁን ተናግሬ ነበር ተው። የዝናብ ገብቷል ሀምሳ አምስት ነው መነሻ ከአንድ ሰዓት በኋላ ነው የገባው ማለት ነው። እና የዝናብ፣ ኪሎ ሜትሩ ደግሞ ሶስት ነጥብ ምናምን ኪሎ ሜትር ሶስት ስንት ነጥብ ነው የሚሆነው?
ስንት ብር ነው ስልሳ አምስት?
ያሰበልን?
ስልሳ አምስት ስልሳ አምስት ብር ነው ስንት ነው የሚሆነው?
ያሰበልን?
አዎ መነሻ ሀምሳ አምስት ሲሆን
ፒን አምስት አርጉልኝ ሰማንያ ብለህ አምስት።
ተናግረክ ነበር እንዴ?
አዎ እኔ እኮ ካርድን ጨረስኩኝ። ምንም እኮ ማትረፍ አልቻልኩም። pin ታደርጉታላችሁ እዛው ለካርድ ነው ሞላ ዘጋችሁ እንዴ? ፍቅር ኧረ ስልካቸው ግን ምን ሼ ነው